hello አቤት ጤና ይስጥልኝ። ነው እ ድምፅሽ ይቆራርጣል። ይቅርታ በጣም
ስልክ ረጅም ሰዓት ስለጠበኩ በዛ ነው።
ድምፅሽ በጣም ይርቆኛል። በጣም ይቅርታ።
ለካ
hello
ይሰማኛል።
እሺ፣ ስምሽ ማን ይሆናል? ይቅርታ እንተዋወቅ። hello hello
የአንቺ live እኮ ነው የማያሰማው። የሰው-
okay። ወይ ሸሸት የሚከታተሉ ከሆነ በአንደኛ በኩል ይቀንሱልኝ፣ ወይስ ከጀርባ ያለው ነው?
አይደለም እኮ አንቺ ጋር ነው።
ያው እኔ ጋማ live ነው። ያው የአንቺም ስልክ እርቆኛል።
እሺ የሚሰማሽ ከሆነ አሁን አሪፍ ነው።
አሁን አሪፍ ነው።
ያው ስማን ልበል፣ ይቅርታ። hello በግብጽ መንግስት ትዕግስት፣
መንግስት